መጣ hello ወይ ሀሴት ሄሎ ነኝ።
ዘጠና አንድ ሀምሳ አንድ order ነበር ዘጠና አንድ ሀምሳ አንድ እሺ pin አድርጊልኝ እና ከመሸ እዛ ገብርኤል እየሄድኩ ኦል- delivery ው አርባ አምስት ብር ነው የሚለው
እሺ ግን እንትን ነው ከስልሳ ብር አልሆነም መነሻው ነው አሉንም አርባ አምስት ብር ነው የሚለው አዎ እኮ ከሁለት ሰዓት በፊት የገባ ኦርደር ስለሆነ ነው
እኔ እንጂ አይመስለኝም እኔ አሁን የተነገረኝ አሴን አድርጎ ነው ያስገባልኝ አይ ነው ግን ኦርደሩ ራሱ ነው እኮ አውቶማቲካሊ የሚቀይረው
እኔ እንጂ እና አይስተካከልም እያልሽኝ ነው ሴት አዎ እንዴ ከዚህ እዛ ከመሸ አርባ አምስት ብር ምን አይነት ሰፈር ውስጥ እኮ እንደሚሄድ ኤርሚያስ ከገባ ኦርደሩ አስራ ሰባት ደቂቃ ሆኖታል የኦርዲስ ነው አዎ አዎ እኮ አስራ ሰባት ደቂቃ ሆኖታል አሁን እኮ ደግሞ አስተካክልኛ ማስተካከል አስተካክል አልችልም። እኔ እኮ አይደለሁም ብሩን የምከፍል customer ነው አይደለ? customer ሲጨመርበት ተጨመረብኝ ብሎ complain ማቅረቡ አይቀርም። ከሁለት ሰዓት እኮ- በኋላ ለው ልለው አልችልም። ምክንያቱም እሱ ከሁለት ሰዓት በፊት ነው ያዘዘው።
እና ሁለት ሰዓት ሙሉ አየር ላይ ቁጭ ብሏል ማለት ነው order ኡ አዎ ሁለት ሰዓት ሙሉ ሳይሆን አስራ ሰባት ደቂቃ ነው አሁን ገባኝ እኔ ጋር ከገባ ነው አስራ ሰባት ደቂቃ ይሆን አረ
እኮ ከሁለት ሰዓት በኋላ ለሚገቡ ኦርደሮች ናቸው ስልሳ ብር መነሻ የሚሆነው።